hello hello ተቋረጠ።
ወይ ተቋረጣ?
okay ስለዚህ buy one get one ማለት ምንድን ነው? አንድ ቤት ስትገዛ አ
opportunity ታገኛለህ። ኩፖን ይሰጥህና አ አንድ ቤት የገዛ ሰው ኩፖን ይሰጠዋል። ከዛ መጨረሻ ላይ አንድ extra ቤት ያገኛል ማለት ነው። በእጣ ይወጣና አንድ ቤት ሽልማት ይሰጣል። እንደ ኦ፣ እጣ ነው?
ይሰጣል። እጣ ይወጣና አ፣ ይሰጣል okay ማለት ነው። እንደዛ ነው።
okay። ወ- የቤታችሁ ዋጋ ስንት ነው? price list ኡን ልትልክልኝ ትችላለህ?
of course እችላለሁ። ከባለ አንድ መኝታ ቤት ጀምሮ እስከ ባለ ሶስት መኝታ ቤት አለ።
okay ላክልኝ። እ፣ ስልክ ቁጥር ልስጥህና አዎ።
በምን እንደምትልክልኝ
ቴሌግራም convenient ነው ላይ በቴሌግራም። okay በቴሌግራም ልስጥህና ስልክ ቁጥር ያዘው ልንገርህ ይቻላል።
ዜሮ ዘጠኝ ሀያ ሁለት ዜሮ ዘጠኝ ሀያ ሁለት ሀያ ሁለት ሰባ ሶስት ቆይ አንዴ ዜሮ ዘጠኝ ሀያ ሁለት እሺ ሰባ ሶስት ሰባ ሶስት ሰባ ዘጠኝ ሰባ ዘጠኝ አርባ ስድስት አርባ ስድስት በሱ ላይ ቴሌግራም ላይ text አድርገኝ።
እሺ
በቃ እ፣ price list ኣችሁን ላክልኝ እና አዎ እንትን አደርጋለሁ እሺ እና ሎኬሽኑን ምን ላይ እንደደረሰ ፎቶውን ምናምን ላክልኝ።
እሺ እሺ እሺ